ሰላም ጤና ይስጥልኝ። ልጅ ኢትዮጵያ ሳንቲም ባንኮች ምንላቸው
እንትን ከድራስ አልነበረም ዛሬ
ከየት አካባቢ ነው የደወሉልኝ?
ከጎሮ ወደ ሰሚ- ከጎሮ ወደ ሰሚት ስትሄጂ ማዲያው ጋር
እ፣ አልመጣለትም። እኛ ጋር አዲስ መረጃ አልደረሰንም ዛሬ እንዳሌለ።
አዎ፣ አልመጣለኝም። ከዛ ስ- እ- ሹፌር ስደውልለት አይ እኛ ትተላን ያለኝ።
ትተናል።
አዎ አልመጣንም፣ ልክ ነህ፣ አልመጣንም ወደ አንተም ትተናን ያለኝ። ሌሎች ጋር ደውላለኝ።
እስቲ TIN number ኦትን ወይ ቢጃ ቁጥሮትን ይንገሩኝና ለመዝግብሎት። እ፣ TIN number TIN number TIN number TIN number TIN number እዛ ነበረ ወረቀት እስከ ማውጣት ቆይ አንድ ደቂቃ ይዘጋል። እሺ ዜሮ ዜሮ ሰባት
እሺ ሰባ አንድ አይ ሰባ አንድ በይውና እም፣ አርባ ሁለት አርባ ሁለት
ሰባ አምስት ሰባ አምስት
ሰማንያ ዘጠኝ
ሰማንያ ዘጠኝ
ሰባ አንድ አርባ ሁለት ሰባ አምስት ሰማንያ ዘጠኝ አንድ መስመር ላይ ጠብቁኝ።
እና ይኸውልሽ ይኸውልሽ ምዬ እሺ ዜሮ ዜሮ ነው የሚጀምረው የሚጀምረው ማለት ነው ሁለት ዜሮ አይደል? አዎ ሁለት አዎ፣ ዜሮ አዎ።
ሰባ አንድ አርባ ሁለት ሰባ አምስት ሰማንያ ዘጠኝ ትክክል ዙሪያ ግሮሰሪ ነው አዎ አዎ
መስመር ላይ ያሉ አለሁ አዎ አለሁ ዙሪያ ግሮሰሪ ነው።
ዙሪያ ግሮሰሪ ልክ ነሽ እስኪ ሙሉ ስሞትን ንገሩኝ።
መላኩ ተሰማ የኔ ስም መልኩ ተሰማ።
አዎ
እሺ፣ አድራሻዎትን የታሉኝ ከሰኒ ከ- ከጎሮ እሺ፣ ወደ ሰሚት ነው የሚወስደው መንገድ ሁለተኛው ማደያ ጋር እስካይ ማደያ የሚለው ጋር
ሁለተኛው ተስፋዬ ነው ያሉኝ።
ማደያ እስካይ እስካይ ማደያ አጠገብ አዎ አጠገቡ ላይ በዚሁ ስልክ ለመዝግበው።
አዎ የተመዘገቡ በዚህ ውስጥ ነው እሺ፣ ቅሬታዎትን መዝግቤለታለሁ። የሚመለከተው ክፍል አይቶ ምላሽ ይሰጥበታል። ዛሬ እንዴት እንዳለ እሺ እሺ እሺ እሺ ሌላ የምረዳለት ነገር ይኖራል?
አየለም አመሰግናለሁ እሺ፣ ስለደወሉ እናመሰግናለን።
እኔም አመሰግናለሁ።
ስለአገናኘን ከሚሰሙበት በኋላ ያስከብን። መልካም ነው።
እሺ አመሰግናለሁ